የሆነ ነገር ውስጥ ታይቶኛል። ሀረሪች
hello
hello
አቤት፣ አቤል እንዴት ነህ? ሰላም ነው ሰላም ነው እንዴ?
አለን። ከቤት ከቤት ነው የምደውልልህ።
እኮ እሺ፣ ምን ነበር ጥያቄ አቤል?
እንትን Keno ላይ ማለት ነው እሺ
እ አንድ ቁጥር ብዬ እንትን አድርጌ እሺ ከዛ እ መጀመሪያ won አረገው
እሺ
እ ከዛ አልገባም ወደ ባላንሱ ማለት ነው።
እሺ ከዛ እ my bet የሚል አለ አይደለ? እንትን አዎ አዎ እሱ ጋር ሲገባ አንድ ቁጥር የለም። ሌሎቹ እ በፊት የመረጥኳቸው ብቻ ነው የሚመጡት።
በስንት ብር ነው? ስንት ቁጥር ነው የጠራኸው?
አንድ ቁጥር አንድ ብቻ አንድ ቁጥርን አንድ ቁጥር አዎ አንድ
ምን ትልክልኛለህ መሰለህ? account ላይ ትገባና ልክ ይላክልኛል አይደል? ስልክ ቁጥር ምናምን የሚያሳየው ላይ አዎ እዛ ጋር account history ይላል። እዛ ላይ ግባና የጠራህባትን ራውንዷን mark አድርገህ ላክልኝና win እና lost እንዳለው በዛ check ማድረግ ይችላል። account history የሚለው ላይ Best Bet ላይ ላይ አዎ፣ እዛ ላይ ገብተህ check ታደርግልኝ።
እሱን ላክልህ እሱን ላክልኝ። እሷን ነው የምፈልጋት። እሺ፣ እ ትክክል። እሺ፣ አቤል፣ እሺ